ሰባ ሶስቱ አንቺ ጋም ጠርቶ ነበር አይደለ? የደወልኩለት hello፣ ዜሮ አንድ አንድ ደውለህ ነበር አይደለ?
ደውዬ ነበር አይሰማም። ለዛ ነው የዘጋሁት። አንድ order assigned አድርጌ ነበር እሺ
እና ከቢሮ የደወለልኝ የለም። እኔ ደግሞ ያለሁት ሌላ order ይዤ ተቃራኒ መስመር ነው።
እንዲወጣ ልፈልግ ነው አዎ ከቻሉ ያስወጡት።
እኮ ጻፈዋ። ታዲያ አቡበከር ነው ካልተሳሳትኩ አይደለ?
አዎ ወከር ነኝ። አልደወሉም ብዬ ነው ለዛ ነው የደወልኩት።
አይ ጻፍላቸው።